ሄሎ
ሄሎ። እሺ፣
ደህና ነሽ?
እንዴት ነህ?
አለን አለን። የእሳቸው ጠባቂዎች አሉ አይደለም? የሪፐብሊካን ጋር አዎ፣ እነሱ ኢብራሂም ለሚባለው ልጅ ይናገር ኢብራሂም የሚባል ልጅ አለ አሉ። ይሄ VIP ሳሉ ኢብራሂምን አውቀዋለሁኝ።
በቃ እሱ ነው እሱ ነው የሚያስገባ። የካሜራማኑ ሲም ለእሱን ይገርም።
ደብዳቤ ጽፌ ይዤ ልሂድ፣ ደብዳቤ አያስፈልግም ብሏል።
ልደውልለት ለኢብራሂም።
አዎ ደውይለት፣ የእሱ ስልክ ካለ በቃ እሱ ነው።
እሺ እሺ